ጭራሽ ኮንዲሽን ተናችለ ኮንዲሽን ብታረግ ቻፓ ላይ ኮንፊርም አድርጊልኝ።
በዚህ ስልክ ነው አዎ ስንት ብር ነው?
አንድ ሺ እሺ አንዴ ጠብቀኝ።
ስራ ከመጀመር በፊት ቀድመህ ማለት ነው።
እሺ አንድ ሺህ ብር ወደ ሙሉቀን ደሳለኝ አዎ አስር ሺህ ሰላሳ ስልሳ ዘጠኝ ሀያ ሁለት ሰባ ሰባት አዎ እሺ ያው confirm አድርጌልሃለሁ። ትንሽ ቆይቶ ይገባልሃል። ስለደወልን እናመሰግናለን። መልካም ቀን።
ይህ ሁሉ ተጠወር ምናምን